ጉድ ነው ጉድ ነው እግዚኦ ነው ለካስ ማፍቀር ሰዎች አስገዳይ ነው። አረ ጉድ ነው ጉድ ነው እግዚኦ ነው ለካስ ማፍቀር ሰዎች አስጠቂ ነው። መልካም ተግባሯን በሩቅ ሰምቼ የወደድኳት ልጅ ለፍቅሯ ሞቼ እሷም እንደኔው መውደዴን ሰምታ በእጇ እስክገባ አንገቷን ደፍታ ሳልተረድራት ብሰጣት እጄን ፊቷን ስታዞር አየሁ ወዳጄን ምነው ምነው ያኔ በሩቁ አለፈ ወራት እሷም ሳታውቀኝ እኔም ሳላውቃት የወደድኳት ልጅ ለዝና ብቻ የተባለላት የላት ማቻ ስንቀራረብ አሳዘነችኝ፣ ስንተዋወቅ አሳዘነችኝ። አይሆኑ ሆነች ግራ አጋባችኝ፣ ሰላም ነሳችኝ። ጉድ ነው ጉድ ነው ጉድ ነው አረ ጉድ ነው ጉድ ነው እግዚኦ ነው ለካስ ማፍቀር ሰዎች አስጠቂ ነው። አረ ጉድ ነው ጉድ ነው እግዚኦ ነው ለካስ መውደድ ሰዎች አስገዳይ ነው። ጊዜ እንደ ጭነት እያጋደለ ቃል እውነት ላይሆን እያታለለ እየከነፈ ወቅቱ እንደ ጥላ አንዱን ሲያስወድድ አንዱን ሲያስጠላ ወይ ጊዜ ደግሞ ስንታየንበት ሲሄድ ሲመጣ ሲያልፍ እንደ ዘበት ጉድ ነው ጉድ ነው ይሆናል ብዬ እውነት ብረታ ለጋራ ፍቅር ሰጤም ብፈታ ክንዴን ጨብጠው ለጮሌነቷ ታግዬ ጣልኩት ሆኗል ተረቷ ተናግርሻሉ አድማጭ አግኝተሽ አስወራሻሉ ጊዜ ድል ሰጥቶሽ እጅሽ መግባቴ መውደቄን አውቀሽ ምነው ምነው ምነው አረ ጉድ ነው ጉድ ነው እግዚኦ ነው ለካስ ማፍቀር ሰዎች አስጠቂ ነው። አረ ጉድ ነው ጉድ ነው እግዚኦ ነው ለካስ መውደድ ሰዎች አስገዳይ ነው። ተስፋና እምነቴን በእሷው ላይ ጥዬ ለፍቅሯ ብወድቅ ይሆናል ብዬ ያልስልት ጸባይ ማር አንደበቷ የተመጠነው ጣፋጭ ቃላቷ መልካም ሰውነቷ ቀረና ፍቅሯ ሱሪ ባንገቴ ሆኗል ነገሯ ጉድ ነው ምነው በይ እንደመሻሽ እንደፈለግሽው ጊዜና ሰውን በእጅሽ ካረግሽው አውሪ እንደ ልብሽ እንደመሰለሽ ካንቺ ወዲያን ዛሬ ማዳም ብለሽ ቀኔ ጣለውን ቀን እስኪያለ ሰው ቀኔ ጣለውን ጊዜ እስኪያለ ሰው ስሙ ብዙ ነው ያፈቀረ ሰው የወደቀ ሰው ጉድ ነው ጉድ ነው ጉድ ነው አረ ጉድ ነው ጉድ ነው እግዚኦ ነው ለካስ ማፍቀር ሰዎች አስገዳይ ነው። አረ ጉድ ነው ጉድ ነው አቤት ጉድ ነው ለካስ ማፍቀር ሰዎች ጉድ